ጤና ይስጥልኝ እንዴት ነሽ?
Hello ሰላም ነው እናት?
እግዚአብሔር ይመስገን።
አለን። አሁን ደውዬ ነበረ ከጅጅጋ።
እሺ እሺ።
ዜሮ አምስት አዲስ ሰፈር አዲስ cashier ገብታለች እና በሀና ቦታ አዎ ብለሽ ነበረ። ዲቦራ ነሽ?
አይደለሁም፣ ይቅርታ።
አይ እሺ በቃ እና እየጠበቅኳችሁ ነበር።
ጠብቂኝ፣ እሺ ጠብቂኝ አንዴ።
ሄሎ ሄሎ ሄሎ አቤት፣ ሰላም ነው ሰላም ነው አለን አለን።
አለን እግዚአብሔር ይመስገን። ከጅጅጋ ነበረ የምትለው እሺ
ዜሮ አምስት አዲስ ሰፈር እሺ እና ቴሌግራም ላይ password እና user name እየጠበቅኳችሁ ነበረ። አዲስ ሰራተኛ ገብታ ነባር ለቃለች።
ማናት?
የለቀቀችው ሀና ከተማ።
ሀና አዎ
ሀና ከተማ ሀና ናት?
ከተማ።
ሀና ከተማ በቃ እሺ፣ ይኸው ልክልሻለሁ፣ ቴሌግራም ያው ልክልሻለሁ። እሺ እሺ ይሸበት